Hello Hello
እናቴ confirm አድርጊልኝ።
ስልክህን ንገረኝ።
በዚህ ስልክ ዜሮ ዘጠኝ አስራ ሶስት እሺ
ሀያ ሰባት ሀያ ሰባት ስልሳ ሰባት እሺ አስራ አራት
መቼ ነው እንደዚህ?
ትላንትና ማታ አንድ ሺህ ብር
እሺ አሁን ቼክ አድርግ። እሺ እሺ እሺ ፕሮሰስ ላይ ነው ይገባል።